hello ጤና ይስጥልን።
አብሮ ይስጥልን።
ሰውዳ vehicle manufacturing ነበር የምደውልልህ።
እሺ
hello ይሰማል?
ይሰማል። አዎ።
እ በ senior accountant ነት apply አድርገህ ነበረ
አዎ።
እና ሰኞ ስምንት ሰዓት ላይ የጽሁፍ ፈተና አለ።
ነው
አዎ ትመጣለህ አይደል? ይመችሃል?
እመጣለሁ። የት የት ነው እንትኑ? እመጣለሁ። አዎ።
አዎ ለቡ ምራት ኃይል አስኬማ ፊት ለፊት
ጀሞ
ለቡ
ጀሞ መብራት ኃይል አስኬማ ፊት ለፊት ነው።
አርሴማ ፊት ለፊት።
አዎ
እሺ እደውላለሁ። እሺ እመጣለሁ።
መልካም ቀን።